Hello.
ሄለው ሁሉ ስፖርት ነው ባኮ የምንለዳው።
እሺ አመሰግናለሁ እንትን እናንተ ደውዬ ነበር እሺ ሮብ ሶሉስ እና ሰኞ እና እሁድ ማለት የላኩት ብር እስካሁን ያልገባል ከቴሌብር ተቀንሶ ወደ ሁለት ሺህ ብር ያልገባል
በሳንቲም ፔ ነው አይደል የላኩት?
አ በእነሱ በኩል ፔንድ ስለሆነ ነው። በትዕግስት ይጠብቁ። በእኛ በኩል አይደለም። እነሱ pend የሆነውን አ።
ሲያወጡት ነው እኛ ማስተካከል የምንችለው። ለዚህ እነሱን መልስ እየጠበቅን ስለሆነ ነው። በትዕግስት አይ ይጠብቁ።
የሆነ message ስለመጣኝ እኮ ነው የሆነ አስተያየት ስጡ ምናምን የሚል message መጥቶኛል
እሱ ኮሽሪ ነው እንዲሞሉ ነው።
እሺ